ሄሎ ሰላም ነው? ሌላው ዶንኪዲፕ
አዎ ዶክተር ዳኝ
አንድ ሰው ነበረኝ ስሙዬ
ምን አለ?
ከአሰላ ከአሰላ ድንቅ ልጅ ነበረችኝ።
እህ እ እንዴት ነው እ፣ የሚሆነው?
ስንት ዓመት?
አገልግሎት እ የስንት ዓመት?
አምስት
የአምስት ዓመት
እ ምን ልዩ ተሰጠዋላት?
እ
ለየት የሚያደርግ ተሰጠዋ ምንድን ነው?
okay ያ ያ ያ እንትን ማለት አለ ያው ትምህርት ላይ ምናምን ነው ተሰጥዋ
ትምህርት ላይ
እ ትምህርት ላይ ነው ተሰጠዋ?
አ okay ማን ልበል የህፃኗ ስም?
አሜን ብሩክ አሜን አሜን ብሩክ አሜን ብሩካ።
አ
እሺ እ፣ ስንት ዓመቷ ነበር ያልከኝ?
አምስት አሜን ስልክ ቁጥር ዜሮ ዘጠኝ አስር
አስር ዘጠና አምስት
ዘጠና አምስት ሰማንያ ሰማንያ
ስልሳ አራት
ስልሳ ብሩክ።
አራት እስኪ አን- አንዴ ድጋሚ ንገረን።
አስር ዘጠና አምስት ሰማንያ ስልሳ አራት አ ብሩክ
አሰላ ነው ያልከኝ አይደለ? ቦታው አሰላ ያንተን ስም ማን ልበል?
የኔ ብሩክ ብሩክ በ- እንትን ልጄ ነች አዎ ገብቶኛል። ብሩክ ማለት
አበበ እሺ፣ እንደውልልሃለን። መልካም ቀን።
እሺ እሺ